ሄሎ
ሄሎ አቤት ጤና ይስጥልኝ እሺ ከ- ከወላይታ ሶዶ ነው የሚደውሉልን
አዎ እሺ ስራ ፈልገው ነው ሄሎ
ምን አልከኝ ስራ ፈልገው
አዎ
እሺ እኛውን እንደዚህ directly ሳይሆን ስራ የምናገናኘው ሰው የቴሌግራም ቻናል አለን ከሁለት መቶ ሺህ በላይ member ያለው የቴሌግራም ቻናል ማለት ነው so እዛ ላይ ከሰማንያ በላይ ስራዎች post ይደረጋሉ
እ እዛ ላይ በተለያዩ አይነት field ኦች በቀን ከሰማንያ ዘጠና በላይ ስራዎች post ይደረጋሉ እዛ ላይ apply ማድረግ ይችላሉ so በዚህ ስልክ ነው ቴሌግራም የሚጠቀሙት
አዎ፣ ደግሞ ምናለኝ
በዚህ ስልክ ላይ ነው አዎ።
በዚህ ስልክ ከሆነ እሺ የቻናሉ link ልክልዎታለሁ ቴሌግራም ላይ እዛ ላይ ገብተው ቻናሉን join ይበሉት እና ሌላ የሚያስቸግሮት ነገር ካለ ደግሞ ይደውሉልን
እሺ እሺ እሺ መልካም ቀን
መልካም